Hello ጤና ይስጥልኝ።
ጤና ይስጥልኝ።
አለን አለን ሰላም ነው።
አሁን ደውዬላችሁ ነበረ እሺ
እና ተደውሎልኝ update ኡ stuck አድርጎ ሆናል restart አድርገው ብሎኝ ነበረ።
እሺ አደረከው?
restart ሳደርገው ያለውን ነገር በቴሌግራም ግን መልስ አልሰጠኝም።
ዩሱፍ ነህ እንዴ?
አ እሺ ቆይ አንዴ። እሺ ተስፍሽ እሺ እሱን አውራው። እሺ supervisor እሺ መልስ ብሎኝ ወደ ነበረበት ወደ ነበረበት መልሰው
ሄሎ ሄሎ ሄሎ፣ አቤት ዮሴፍ።
እ restart አደረኩት።
እሺ ከዛ በኋላ የመጀመሪያ ላይ download ሳደርግ የነበረው አለ አይደለ አ በ- በቴሌግራም ላክልኝ ያላችሁኝ አ
እ እሱ ነው ያመጣው።
ራሱ በቃ accept በለኝ ሲመጣና check አደርግልሃለሁ።
እሺ
ይሄ